ጤና ይስጥልን።
ሰላም ጤና ይስጥልን።
cash register service አስደረገን ነበር እና እሺ ቴሌግራም ላይ hi በሉ ብላችሁን ነበረ። hi ብለን offline ነው ሰውዬው እና እሺ አሁን ምንድን ነው ማድረግ የሚጠበቅበት?
ምን ቴሌግራም ላይ ተላከላችሁ?
ቴሌግራም- ቴሌግራም ላይ በተሰጠን ስልክ ልከናል። hi ብለን እሺ
ምንም ምላሽ አልተሰጠንም። አሁን መቆያለን ነው ወይስ ምንድን ነው ማለት ነው?
እስቲ ዜሮ ዘጠኝ ልንገርህና ቁጥር ልስጥህና ደውልላቸው።
ደውያለሁ። እስኪ ንገረኝ።
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት እሺ አሁንም ዜሮ ሶስት ዜሮ ሶስት ሀያ ስምንት ሀያ ስምንት ሰማንያ ሁለት ላይ ደውልላቸውና license key ፈልጌ ነው በላቸው።
license እና- key አዎ አይደለ? ቴሌግራም ላይ hi በል ብለው ነበር። ስንት ቁጥር አዎ።
ቤት ላይ ነው hi በል ያሉ?
ሰማንያ ሶስት ምናምን ቤት እም፣ ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት አዎ።
ሶስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት ፒጂ ነች መሰለኝ።
በቃ እኮ እነሱ ጋር ደውልና እስቲ ጠይቃቸው። እነሱን ደግሞ የሶፍትዌር ባለሙያዎች ናቸው።
ሶፍትዌር ባለሙያዎች ናቸው። መጥተው ያስተካክሉልናል። እንዴ?
እስቲ አናግራቸው። አይ አናግራቸው በ- እሺ እሺማ thank you